አንድ ዘጠና አምስት ዘጠና አምስት አልደረሰም እንዳትሉ ሄሎ ወይ ሀሴት ነኝ።
ዘጠና አምስት ዘጠና አምስት እሺ ፊኑን አስተካክልልኝ።
ዘጠና አምስት ዘጠና አምስት አዎ ፊኑን አስተካክል።
እሺ እልሃለሁ።
በደንብ አሁን አዲስ አበባ እያለ አሁን ደግሞ ሰራይዝ አለ ከፊኑ ነው የሚነሳው እና በቃ እልሃለሁ። እሺ ቻው።
ዘጠና አምስት ዘጠና አምስት